Hello አቤት እናት
ኤስአር ሲቲ ቅድም ተደወሉን። አስራ ሁለት ሰዓት ላይ ልክ ነው። አዎ ስለዚህ አስራ ሁለት ሰዓት ይምጡ። አሁን
አዎ ይምጡ፣ ግን ኦክሲጅን ላይ ስለሆነ ኦክሲጅን ያለው አምቡላንስ እሺ፣ ወይ ዊልቸር ይዛችሁ ትመጣላችሁ ወይስ እንዴት ነው የምናደርጋት?
ዊልቸር
እንዴት ነው የምናደርጋት? ሶስተኛ ፎቅ ላይ ነን።
እሺ፣ ቆይ ይሄኛውን ስልክ በዚህ ስልክ ይደውሉ። አሁን የት አዎ፣ አሁን ነበር በዚህ- ያልሽው?
ምኒልክ ሚኒሊክ።
አዎ፣ እሺ፣ እሺ፣ እሺ በቃ።
አስራ ሁለት ሰዓት ስላላችሁኝ ነው ደወል ለማስታወስ።
እሺ። በቃ አሁን ሌላ ሰው ይደውልልዎታል። እሺ፣ እሺ እሺ ማ እሺ።